ለማን ይባቡ
ሄሎ ሰላም ነሽ እማ?
እግዚአብሔር ይመስገን።
መስቀል ፍላወራ አድራሻችን ትነግሪኝ?
ደውለው ነው አለ ተብለው ነው መቤት
ምን
ምን አይነት ምን መኪና ፈልገው ነው?
ማስታወቂያችን አይቼ ነው እንትን አባዱላ አይሲዩ አባቱ ላይ ያለ ነው ፓስተር ብራንቻችን ላይ ነው።
አሀ ፓስተር ነው ያለው።
አዎ ማ- ለዛ አዎ፣ ፓስተር ብራንቻችን ላይ አባዱላ አለን። መስቀል ፍላወር የቤት መኪኖች ነው ያሉን።
እሺ ያው ስታስታውቁ የነበሩ ይሄ እናንተ ማስታወቂያ ያለበት እ፣ ስንት ነው ዋጋው?
ጥቁሩ ነው ሰማንያ ሁለት ሰላሳ አራት አዎ።
ያለበት የቆየ አዎ።
ነው። እሱ እኮ የተሸጠ ነው ቆይቷል። ከተሸጠ መቤት ነው እንዴ?
ቶሎ ስላላደረጉት ነው ቤቱን። አዎ አባዱላ ግን በ carbon color አለን።
እ፣ እንደሱ አይነት ማለት ነው።
አዎ አዎ ሁለት ሺህ ስንት ሰባት ነው?
የሆነ
ስንት ነው?
ሶስት ነጥብ ሶስት
ሶስት ነጥብ ሶስት ኦኬ እሺ እሺ። ሁለት ሺህ ሰባት